ሄሎ ሄሎ አቤት፣ ሰላም ጤና ይስጥልኝ። ቤተሰቤ
አሁን እንትን deposit አድርጌ ነበርና እሺ፣ ጠዋትም አድርጌ ቆርጦ አላከልኝም። አሁንም አድርጌ ቆርጦ አላከልኝም።
እሺ deposit የላከ የእንትን ያልክበት የላክበት text ደርሰሃል አይደል? አባ አዎ ደርሶኛል። አዎ ማ- በቃ እሱን ላክልሽ። እሺ፣ ቴሌግራም ላይ እ፣ በዚህ ቁጥር ነው።
አይደለም ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት አርባ አራት ሰላሳ ሰባት አርባ ሰባት አርባ ሰባት እሺ፣
እዛ ላይ ላክልን።
እሺ።
እሺ እና የ CBE ብር የላክበት የባንክ account እንትን አለህ አይደለ? ቁጥር ቁጥሩ አዎ፣ እሱን ቁጥርና አዎ።
ቤት ቁጥርህንም አንድ ላይ attach አድርገህ ላክልን። እሺ፣ እሺ፣ እሺ ስለደወልክ እናመሰግናለን። መልካም ይታገራል። እሺ